ትዝታሽ ለኔ ትዝታይ ላንቺ የሚላት ዘፈን የሚላት ዘፈን ታጫውተኛለች ብቻዬን ስሆን አይ ታጫውተኛለች ብቻዬን ስሆን ትዝታህን ውሰድ ብለሽ የላክሽብኝ ትዝታህን ውሰድ ብለሽ የላክሽብኝ አንቺው ጋር ይቀመጥ እኔም ያንቺ አለብኝ አይ አንቺው ጋር ይቀመጥ እኔም ያንቺ አለብኝ ፍቅርን ስሸኘሁት ወጥቼ እስከ ደጅ መውደድን ሸኘሁት ወጥቼ እስከ ደጅ ማባረር ያቃተኝ ትዝታ ነው እንጂ ማባረር ያቃተኝ ትዝታ ነው እንጂ ትዝታ ዳገት ወጣሁት ተክዤ የመውደድን ዳገት ወጣሁት ተክዤ በእጄ ምናምኑን በልቤ አንቺን ይዤ አይ በእጅ ምናምኑን በልቤ አንቺን ይዤ የምትራመዱን እንደተመቻች አጅሪ ትዝታን ያልደረሰባች እስኪ አውስሪ ለኔ ደህና ልብ ያላችሁ አው እስኪ አውሱኝ ለኔ ደህና ልብ ያላችሁ በልቼ ርቦኛል፣ ጠጥቼ ጠምቶኛል። ሌሊት የመጣን እንቅልፍ ይነሳኛል። ጠላቴ ትዝታን ማን ሰው ያስትለኛል? አይ ጠላቴ ትዝታን ማን ሰው ያስትለኛል? ምንኛ ባጠረ የፍቅር ምንኛ ባጠረን እድሜው የፍቅር መዝገበ ቃላቱ ትዝታ ባይኖር አይ መዝገበ ቃላቱ ትዝታ ባይኖር ትዝታ ባይኖር ትዝታ ባይኖር ትዝታ ባይኖር ትዝታ ባይኖር Thank you. ጭንቀቴ ላላልፍ ለሰው ተናግሬ ባለፍሽበት ላላልፍ ለሰው ተናግሬ እከተልሽ ጀመር ፍቅርሽ ገብቶ በግሬ አ እከተልሽ ጀመር ፍቅርሽ ገብቶ በግሬ እግሬን ለቀቅና ተሻገረ በእጅ እግሬን ለቀቅና ተሻገረ በእጅ ይውለበለብ ጀመር ስታልፊ በደጄ አይ ይውለበለብ ጀመር ስታልፊ በደጄ እንደ ጎጃም እኮይ ስፍራ እንደተመቼ እንደ ጎጃም እኮይ ስፍራ እንደተመቼው እንደምን ነው ፍቅርሽ የማይሰለቼው አይ እንደምን ነው ፍቅርሽ የማይሰለቼው አመት ሁለት አመት ይቀመጣል ጠጪ አመት አምስት አመት ይቀመጣል ጠጪ መናፈቋ አይቀርም የራቁት ወዳጅ አይ መናፈቋ አይቀርም የራቁት ወዳጅ የራቁት ወዳጅ የራቁት ወዳጅ ያው የራቁት ወዳጅ የራቁት ወዳጅ ከምዕራፍ አንስቶን እስከ ምሰሶ ከምዕራፍ አንስቶን እስከ ምሰሶ አጎንብሶ ይሄዳል ያፈቀረ ሰው አይ አጎንብሶ ይሄዳል ያፈቀረ ሰው አላንድ ሰው አይጭን ፈረስ ያመልተኛ ካላንድ ሰው አጭን በቅሎ ያመልተኛ እኛ ሳንኳረፍ አጣን መገናኛ አይ እኛ ሳንጣላን አጣን መገናኛ አጣን መገናኛን አጣን መገናኛ አጣን መገናኛን አጣን መገናኛ ሐኪሜ የማያውቀው የሚሰወር በሽታ ሐኪሜ የማያውቀው የሚሰወር በሽታ አልገባኝም እኔ ምንድነው ትዝታ አይ አልገባኝም እኔ ምንድነው ትዝታ ዝናቡ ዘነበ ወንዙ ሞላ ጉዴ ዝናቡ ዘነበ ወንዙ ሞላ ጉዴ ዋጣ አድርጌው ልሂድ ትዝታን በሆዴ አይ ዋጣ አድርጌው ልሂድ ትዝታን በሆዴ ትዝታን በሆኔ ትዝታን በሆኔ አዎ፣ ትዝታን በሆኔ ትዝታን በሆኔ ትዝታን በሆኔ ትዝታን በሆኔ አሃ